ደህና ሰንብት ብዬ ውለታ የለሽም አብሮ መብላትንም አየሁት ስመኘው እንግዲህ ብስትሎኛል ስማምን ዳግመኛዋም እንዳልቃኘ ደህና ሁን እያልኩኝ ማመንን ለሸኘው ሐዘን ያልፋል ብዬስ መልሽ አልቃኘው አልሆንል ብሎኛል ሶማግኘት ብጓጓለት ብመኘው ቻልልኝ እያልኩኝ አንጀቴን ከመጨነቅ ላውጣው ለሰው መራራት ነው እያደር ቅርሱን የሚያሳጣው ያስጠቃው ያስቀጣው እንግዲህ እሰጄ አንስቼ ምን ልጓደስበት ሲያገኝ ለሰው ለሰው እያለኝ እያጎረስኩበት ከተነከስኩበት ይቅር የኔስ ማመን አልበጀም አልቆየም ከቦታው ለሰው የደገስኩት ደግነት ዋንጫና ገበታው ተሰብሯል እውነታው አንጀቴን አየሁት ሆዴንም ታዘብኩት የከዳን ለመርሳት ይችላል እያልኩት አጨክን ያለ ሰው አይበላም አንጀት እየላላ ቢበቃኝ ባዘን ያጠበቅኩት ይፈታል ያሰብኩት ደህና ሰንብት ቢል ውለታ የለሸኝም አብሮ መብላትንም አየሁት ስመኘው እንግዲህ እስትሎኛል ሰማመን ዳግመኛም እንዳልቃኝ ደህና ሁን እያልኩኝ ማመንን ለሸኘው ሐዘን ያልፋል ብዬስ መልሽ አልቃኘው አልሆንልህ ብሎኛል ሰው ማግኘት ብጓጓለት ብመኘው ወዳጅነትንም አየሁት ከአንዴም ሁለት ሶስቴ ከሰው ጋር ለኖር እያልኩኝ ደጀን በመክፈት ፈርሶብኛል ቤቴ አብሮ መብላት ቢያምር ቢበጅስ እኔን መች ረዳኝ ችያይቼ ተውኩት እያለ ያመንኩ ሲከዳኝ ደግነት ሲጎዳኝ ይብቃኝ የሰው ነገር ከእንግዲህ ጥቃቱ አስጨከነኝ ተበድየም ስችል ይሆን ደግሞ ያሳዘነኝ ሰው ማመን ተሳነኝ። አንገቴን ሰበርኩት ዓይኔንም ሸፈንኩት እንግዲህ ሰማየት ይበቃል